ሄሎ
ሄሎ ሰላም ጤና ይስጥልን። ሄሎ
ያለ የሰማ ነው።
አዎ እየሰማሁት እሺ ይሄንን ስልክ ቁጥር ላይ ይሄንን ብር ይሄ ቴሌ ስልክ ላይ እየወሰድኩ ነው። በአንድ ቀን ሁሉ ብር ሁሉ ብር እየወሰድኩ ነው። ሄሎ ሰማ ሄሎ ሄሎ
አዎ በቃ በቃ ማለት ነው። ሄሎ ሄሎ